ሄሎ ሄሎ ጤና ይስጥልኝ።
አላለቀም። እሺ እንደውልልሃለን ብለውሃል። በአራት አይደለ የከፈልከው?
አዎ አዎ በአራት ዘጠኝ ሀያ አራት ገና ዛሬ አስር ነው ቀኑ አላለቀም። እሺ
አሀ ማሽ እንትን እኮ ተከፍለዋል። memory መቀየር ነው።
እኮ መስራት ሰርተውታል። ፊርማ ነው እየጠበቁ ያሉት ገቢዎች።
አ- አ የገቢዎቹ ዛሬ ተመጣ የሆነ የገቢዎቹ እኔ እንጃ አላወኩም። ዋዜማ ስለሆነ አላውቅም።
እሺ በቃ እሺ ወይ ከባድ ማግስት ምናምን ሊደውሉልህ ይችላሉ። እኔም አስታውሳታለሁ።
እሺ እሺ እሺ እሺ አመሰግናለሁ።